Hello
አቤት ሰላም ጤና ይስጥልን ቴሌቪዥን
ጤና ይስጥልኝ። ይህ ብር እየተወሰደ ነው ተጠልፎ ነው?
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። በሚገባልዎት ትኬት game ኦችን ይጫወቱ፣ እድልዎትን ይሞክሩ።
ምን ምን
ቴሌቪዥን ደንበኛ ሲሆኑ በየቀኑ ከሆነ የተመዘገቡት ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ አስር ብር
እሺ እሱን ማቆረጥ አልችልም?
ይችላሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ።
ስድስት ቁጥር እኔ ፋልጄ አለሁ።
እሺ እኮ
አቤት
ስድስት ቁጥር ላይ አለ።
ስድስት ቁጥር የለም ፋልጄ አለሁ ታች ተቋርጦልዎታል ማለት ነው ከሌለ።
አቤት እ ተቋርጧል ማለት ነው ከሌለ።
ምን
ተቋርጧል።
ሰባ ሰባት ነው አለው አምስት አልፏል አምስት አልፎ ሰባት ነው